ወይም አሁን ደውዬልሽ ነበር ዘገልሽው መሰለኝ።
ምን አለኝ?
አሁን ደውዬላችሁ ነበር። ድሬዳዋ ስንት ሰዓት ነው ፕሮግራሙ?
አስራ አንድ ሰዓት ነው።
እሺ በቃ ትመዘግቢናለሽ ወይስ እዛው ልጅ?
እመዘግቦታለሁ። ቦታ ሊያዝለት
okay አሚር ተማም ማን ስሙ ስሞትን አሚር ተማም አቤል አሚር አሚር አሚር yeah
ተማም ነው።
ዋ እና አቤኔዘር በቃሉ የአንድ ሰው ስልክ በቂ ስልክ ትነግረኛለህ? ዜሮ ዘጠኝ አሁንም ዜሮ ዘጠኝ እሺ አሁንም ድጋሚ ዜሮ ዘጠኝ እሺ ሰላሳ ሁለት ሰባ ዘጠኝ አቤኔዘር በቃሉ ይቀራል። እናቴ
እሺ አንድ ሰው ነው።
አቤኔዘር በቃሉ ሌላ ችግር የለውም። ሁለት ሰው ነው የሚገቡት።
አ
እሺ VIP አምስት መቶ ብር፣ መደበኛ ሶስት መቶ ብር፣ ተማሪ ከሆናችሁ ሁለት መቶ ብር።
መደበኛውን አድርግልኝ።
እሺ account ላክሎት። በ account ም ከፈለጉ ማስገባት ይችላሉ። በ cash ም እዛው መቀበል እንችላለን።
Okay እዛ ጋ አይ ፕሮግራሜ ስላላወቅኩኝ ራሴን ልገባ ስል እዛ ጋ አስገብቼ እሄዳለሁ።
እሺ መልካም account ኡን ግን ላኪልኝ።
እሺ እሺ ማለት መልካም እሺ